ጤና ይስጥልኝ።
መርሐባ እ ፊሊሞን
አቤት እ ከዊ ፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበረ።
አዎ ደውላልኝ ነበረኝ ነበረች እኮ ተሳስቼ ነው ብያት ነበር።
ነው? እሺ አዎ እሺ እንደ አሜን።
invite ለማድረግ ብቻ ነው እሱ ተሳስቼ ነው ያንትን ያደረኩት።
እሺ እ አግኝተውታል አሁን?
አላገኘሁትም ገና ላወርደው ነው።
እሺ
እሺ አመሰግናለሁ። መልካም ቀን።
እሺ ላንቺ